ያው መሰረት ነው የምልህ ታዘዝ
መሰረት ወይ
ሰባ ሰባት ሰማንያ
ሰባት ሰማንያ እና
ማንጋ ነው ኦርደሩ
ማንጋ ነው ያለው። ማነው አንተ?
ጸጋው ነኝ ጸጋብ ለምን ማወቅ ፈለግ?
አይ እኔ ይዤው ነበር ያ ቆይቶ ከዛ በኋላ ወጣ ናፍቆኝ ብሎ
እኮ አሁን እኮ ታዲያ ጸጋብ ከአንተ ላይ ከወጣ እንትና ላይ ነው ማለት አልችልም። ይሄን ታውቃለህ።
አናሳኝ ብሎ ነው የወጣው ለምን እንደወጣ ነው እሺ ወይ ለምን እንደወጣ ጠይቁልኝ እሱም ማድረግ እችላለሁ። ጠብቀኝ አንዴ ክፈትልኝና እጠይቃለሁ። እሺ እሺ
ጸጋ ከቺስ አዲስ ነዋ።
አ
እ እንትና ዮሐንስ ቦጋ ለሚባል ልጅ ይዞት እኔኛውን አስወጣሁት። እሺ እና ማለት- ይዛችሁ ወደ ልጁ አ- እንትን አዘን ብሎ ነው የሚሄነው። አይ አሁን ትዝ ብሎኝ ነው ኦርደሩን ሳየው ዮሐንስ የሚባል ልጅ ይዞት አስወጭልኝ ብሎ እኔ ጋር ደውሎ ነበር ነው የምልህ። የሰማኝ ነው ጸጋብ
እሺ እና አሁን ያስወጣውለት እኩል ስትይዙት የተለያየ ሰው ጋር ለሚገባ
አ አይ ለዛ ነው እንደዛ ሆኖ የሚሄደው።
ግን ይሄን ምግብ ካሳ- ካሳየ እንደዛ አይሆንም። እኔ ምግቦቹን ሁላ አይቼ ነበር።
አይ እንደዛ ነው ብለህ ነው። ግን እኔ አሁን ይሄን order ያስወጣሁት በደንብ ነው የማስታውሰው።
በቃሽ እሺ አይ እኔ ስላስወጣሁት ነው እሺ፣ እርግጠኛ ሆኜ ነግር ጸጋ።
እሺ እሺ